hello ጤና ይስጥልኝ።
hello ሰላም ነው።
ሰላም አለ።
ፍሊንትስቶን ውስጥ አ ፍሊንትስቶን ነው።
እንትን ልደታ ያለው ቢሮ የት ጋር ነበረ?
ልደታ ከፍርድ ቤቱ ዝቅ እንዳሉ መርካቶ የገበያ ማዕከል የሚል አለ፣
እሺ ground ላይ
መርካቶ ከልደታ ፍርድ ቤት ዝቅ ብሎ ይሄ ነጭ ህንጻ የለም መስኮት መስኮት ያለው ህንጻ
okay። በጀርባ በኩል ነው እንዴ ከፍርድ ቤቱ?
ፍርድ ቤቱ እንደተሻገሩ ከአዋሽ ባንክ ትንሽ ነው ወረድ የሚሉት።
ወደ ጦር ኃይሎች መሄጃ ነው ወይስ ወደዛኛው?
አ ወደ ጦር አ ልክ ነው ወደዛ መሄጃ ወደ ጦር ወደ- አ ወደ ጦር ኃይሎች መሄጃ ማለት ነው።
አ መርካቶ የገበያ ማዕከል የሚል አለ፣ ነጭ መስኮት መስኮት ያለው ህንጻ ይታወቃል። ህንጻው
እሺ፣ እዛ ውስጥ ነው ውስጥ እዛ ground ላይ
ground ጋር።
አ ስለ ቤት መረጃ ፈልገው ነው።
አዎ አዎ። አሁን ምን ግን መስጠት ትችያለሽ?
አይ ቢሮ ነው ሙሉ የሚያገኙት ብዙ አማራጭ ስላለን ስላከፋፈሉ
አ እዛ ነው ወይም እ ይድረሱና ይደውሉን ወጥተን እንቀበሎታለን።
በቃ እሺ።
የት አካባቢ ነው? አሁን ቅርብ ነው?
አዎ አይዶ ወደ ኋላ ብዙ ከተነሱ ያለው ብዬ ነው።
እሺ አለን እስከ 11 ሰዓት ስላለን
በቃ እሺ።
እደውልሎታለሁ። እሺ እሺ ማን ልበል ስሞት?
አቡበከር አቡበከር እሺ እሺ